Kan
maallaqa teeleebirrii irratti as ergee hangammaan an seenne withdraw godhee
እሺ ከሁለት ሰዓት ላይ ደውሉልናል።
በአማርኛም ማገልገል ላይ ከሆነ እሺ።
ይሆናል።
እሺ እንገሩኝ። እሺ ምን ነበር?
withdraw አድርጌ ገንዘብ አራ- ወደ አራት መቶ ብር እሺ pending ብሎ ትላንትና ነው ያደረግኩት። እስካሁን pending ብሎ እንደተቀመጠ ነው።
እኮ የመቼ ነው?
ትላንትና አ- ከትላንት ወዲያ
እሺ በስልክ ቁጥር ነው አዎ፣ በዚሁ ቁጥር በ SantimPay ነው አይደለ?
አዎ
እኮ እሺ እስከ ነገ ይገባል ብለዋል። ትንሽ ይጠብቁንና ነገ ካልገባልዎት ያሳውቁን። ትንሽ የ system ችግር አጋጥሟቸው ስለነበረ ነው።
እሺ እሺ መልካም ቀን።
መልካም ቀን። መልካም